ሊቀ ካህናት ኢየሱስ ሊቀ ካህናት የአዲስ ኪዳን በግ ንጹሕ መሥዋዕት መሥዋዕት ማቅራቢ ተቀባይ ሆነ በደሙ ቤዛነት ፍጥረት ሁሉ ዳነ። መስዋዕት አቅራቢ ተቀባይ ሆነ በደሙ ቤዛነት ፍጥረት ሁሉ ዳነ። ሊቀ ካህናት ኢየሱስ ሊቀ ካህናት የአዲስ ኪዳን በግ ንጹሕ መሥዋዕት መስዋዕት አቅራቢም ተቀባይም ሆነ በደሙ ቤዛነት ፍጥረት ሁሉ ዳነ። መስዋዕት አቅራቢም ተቀባይም ሆነ በደሙ ቤዛነት ፍጥረት ሁሉ ዳነ። የበግ የዋኖሱን ብዙ ደም ያፈሱ የብሉይ ካህናት ቢቆሙ በሱ ፊት የሞት አገልግሎት ሆኖባቸው ድግምት መሲሁን ናፈቁ አዳኙን አወቁ መሲሁን ናፈቁ አዳኙን አወቁ ሊቀ ካህናት ኢየሱስ ሊቀ ካህናት የአዲስ ኪዳን በግ ንጹሕ መሥዋዕት መሥዋዕት አቅራቢም ተቀባይም ሆነ በደሙ ቤዛነት ፍጥረት ሁሉ ዳነ። መስዋዕት አቅራቢም ተቀባይም ሆነ በደሙ ቤዛነት ፍጥረት ሁሉ ዳነ። ክርክር የለኝም አላጉረመርምም አመሰግናለሁ በደሙ ድኛለሁ እንደ መልከ ጼዴቅ የነገሰው በጽር ታላቅ ናት ክነቱ ዘላለም መንግሥቱ ታላቅ ናት ክነቱ ዘላለም መንግሥቱ። ሊቀ ካህናት ኢየሱስ ሊቀ ካህናት የአዲስ ኪዳን በግ ንጹሕ መሥዋዕት መሥዋዕት አቅራቢም ተቀባይም ሆነ በደሙ ቤዛነት ፍጥረት ሁሉ ዳነ። መሥዋዕት አቅራቢም ተቀባይም ሆነ በደሙ ቤዛነት ፍጥረት ሁሉ ዳነ። መድኃኒት ተገልጿል ለእኛም አይተነዋል። ሞታችን ተገድሏል በጸጋው ድነናል። በይስሐቅ ፋንታ ኢየሱስ ሊቀ ካህናት የአዲስ ኪዳን በግ ንጹሕ መስዋዕት መስዋዕት ማቅራቢም ተቀባይ ሆነ በደሙ ቤዛነት ፍጥረት ሁሉ ዳነ። መስዋዕት አቅራቢም ተቀባይም ሆነ በደሙ ቤዛነት ፍጥረት ሁሉ ዳነ። ስንሰቃይ አይቶ ክብሩን ሁሉ ትቶ በስቃይ ደቀቀ ሊያነሳን ወደቀ ሲኦል ተበዝብዟል ስልጣኑ ተይዟል ለትቤሽ ንጉሥ ምስጋናችን ይብሰስ ለተቤሽ ንጉሥ ምስጋናችን ይድረስ። ሊቀ ካህናት ኢየሱስ ሊቀ ካህናት የአዲስ ኪዳን በግ ንጹሕ መስዋዕት መስዋዕት አቅራቢም ተቀባይም ሆነ በደሙ ቤዛነት ፍጥረት ሁሉ ዳነ። መስዋዕት አቅራቢም ተቀባይም ሆነ በደሙ ቤዛነት ፍጥረት